Hello.
አቤት ጤና ይስጥልኝ።
ጤና ይስጥልኝ።
ኢትዮ ቺክን
አዎ ኢትዮ ቺክን።
ዛሬ order ነበረኝ ጫጩት የሚገባልኝ አልመጣልኝም ነበር አባቴ።
ስምህ
ባህታ ይርጋ
እ ባህታ ይርጋ
ባህታ ነው?
ባህታ ይርጋ ይርጋ
እዛ አካባቢ ያለው የእኛ ተወካይ ነው ያሳውቀህ።
ምን አልከኝ?
በዛ እዛ አካባቢ የእኛ ተወካይ አለ አይደለ?
እ- እኔ እንጃ እኔ በባንክ ከፍዬ ነበር የምጠብቀው ሌላ ቀንም
እማ የእኛ ተወካይ አለ ምንድን እናንተ አካባቢ?
አለ ቢሾፍቱ አለ እሱማ
አዎ። ስለዚህ ከእሱ ጋር ተነጋግረህ አይደለ? ጫጭቶቹ የሚወጡበት ቀን እሱ አይደለ የሚነግርህ?
አይ ቀን text ስላለ አንዳንዴ ሁሌ ላይ ከመደወል
ቴክስት መቼ ነው ይገባልህ?
ተለ- አስራ አንድ መቼ መሰለህ በአስራ አንድ ሀያ አራት ሀያ አራት ያው እህ ይገባልህ?
አ፣
ሀያ አራት ሀያ አራት ማለት ትናንትና ነው። ሀያ አራት አዎ።
ፈረንጆች አይደለ?
ያው እሑድ አስራ አንድ ወሩ ካልሰራች ነው። እ?
አዎ ስለዚህ ምንድን ነው ሚሴጅ ትክክል አይደለም። በብዛት መጣ ያለው ሜሴጅ አዲስ እየ- ያለ system ነው እሱ በትክክል ጫጭቶቹ መቼ እንደሚመጡልህ እ፣ ለጊዜው እዛ አካባቢ ያለው የኛ ተወካይ አውቀህ ለዶክተሩ ያው
አዎ አዎ፣ ለእሱ ደውለህ እሱን ጠይቅ። ምናልባት ሸባ- ፔጁ የተሳሳተ ከሆነ እየተሰራበት ያለ system ነው፣ እየተስተካከለ ነው ገና እና እሱን ጠይቀው ዶክተሩ።
እሺ
መልካም ጊዜ እሺ።